Hello
አሎ ምን አስፈልኝ አብሮ ይስጥልን። ሴንት ነው።
እንዴት ናችሁ?
እግዚአብሔር ይመስገን።
አንድ information ልጠይቅሽ ነበር።
እሺ፣ መልካም ፓስፖርት እሺ፣ እሺ።
ይሄ አክሲዮን እንሸጣለን ብላችሁ ሰው ወሬ ሰምቼ ምን አለኝ?
አክሲዮን አክሲዮን? አዎ፣ አዎ።
የት ነው የሚሸጠው?
አሁን ስምና ስልክ ነው እየመዘገብን ያለ ነው።
እ ልክ ጊዜው ሲደርስ እንደውሎትና ያለውን መረጃ detail ኡን ነግሮን ነግረን አዎ።
እንትን ማለት ይችላሉ።
head office ኣችሁ የት ነው ያለው?
ዋና head office ኣችን ገርጂ ነው፣ ኮሪያ ሆስፒታል ጋር።
ነው ያለው አዎ ሩቡ-
እንደ ውሎትና እዛ መጥተው ነው የሚመዘገቡት። አሁን ለጊዜው ስምና ስልክ ነው ምን እየመዘገብን ያለ ነው።
የት ነው? እዛ እዛ መ- እዛ ማምጣት አለብኝ።
አይ አሁን ስምና ስልክ ብቻ ነው። አሁን ስልኮት ያሳየኛል ሀያ ሰባት አይደለ መጨረሻው አስራ አንድ ቤት አዎ አዎ ስሞትም አልበል
አዎ፣ ግን መሰለኝ እደውልልሻለሁ። ግን ያው ገንዘቡ ገዛች ነው መሰለኝ።
እኮ እኛ ልክ ሲደርስ ሙሉ አዎ።
information ኑን ከነገርኖት በኋላ ስለሆነ decide አድርገው እንትን የሚሉት አሁን ስምና ስልክ ብቻ ነው እየመዘገብን ያለ ነው።
እሺ መሸሻ
ም- ማናሉ መሸሻ
ዳዲ እሺ እሺ እንደውሎታለን ሲደርስ ጊዜ እሺ እሺ